ጤና ይስጥልን። ቪዥ ኢትዮጵያ ቤተልሔም ነኝ። በኮምዶር ዳውት ሄሎ ተበላሽቶ ነበር እንትን ኦክስጅን
ኦክሲጅኑ ነው የተበላሸው።
ሳይሆን አዲስ ነበር የገጠሙት ሜታ ድራፍትን እና እሺ
ዝኑ የጊዮርጊስም የሜታም አንድ ላይ ነበር ያረጉት። ምሳት እያወጣብን ነው ኦኬ። እሺ የቢጃይ መለያ ቁጥሮቱ ወይም ቲን ነበሮቱን ይንገሩኝ።
መለያ ቁጥር አስራ አራት አስራ አራት ሀያ አራት ሰባ አራት ሀያ ሀያ አራት እሺ ሀያ አራት
አስራ አራት አሁንም እንደገና አስራ አራት ስድስት ስድስት እሺ እያወጣሁልዎት ነው። መስመር ላይ ቆይ።
እሺ አሁን እንግዲህ ያው አ ክለብ ሰላሳ ኖት።
አዎ ቀበሌ ሰራ መዝናኛ ክበብ እሺ እ ሙሉ ስሞትን ይንገሩኝ።
አራት ስንት አለ ሳራ ሳራ ማን አሉኝ? ደንበኛችን ምን አለ
ሙሉ ስሞትን ሳራ ማን አሉኝ?
አራት ስንቱ አለ
እሺ አሁን በደወሉበት ስልክ ቁጥር ልመዝግብሎት። እሺ የት አካባቢ ነው የሚገኙት?
በርበሬ በረንዳ
በርበሬ በረንዳ።
ጀርባ እሺ ደንበኛችን ቅሬታውን ወደ ጥገና ክፍል አስተላልፌልዎታለሁኝ። የጥገና ክፍሎች በተቻለ በጣም ፍጥነት መጥተው ይሰሩልዎታል።
እሳ ከገባ ጀምሮ ሰጠናና ቅርብ እሱንም አስተላልፍልዎታለሁ።
ባንክ